ለዩናይት ስቴትሱ ፕሬዝዳንታዊ ምርጫ ፓርቲዎቻቸውን ወክለው በእጩነት ለመቅረብ ትላንት ባካሄዱት የመጀመሪያው የምርጫ ውድድር ሴናተር ቴድ ክሩዝ በአይዋ የሪፐብሊካን ፓርቲውን እጩ ተፎካካሪዎቻቸውን አሸንፈዋል። ይህን ድላቸውን በመጪው ሳምንት በኒው ሃምሽር ክፍለ ግዛት ከደገሙት ፓርቲውን ወክለው ለፕሬዝዳንትነት ይወዳደራሉ። በዲሞክራቲክ ፓርቲው በኩል ደግሞ በቀድሞዋ ዩናይት ስቴትስ የውጭ ጉዳይ ሚኒስትር ሂላሪ ክሊንተንና በተፎካካሪያቸው በርኒ ሳንደርስ መካከል የተካሄደው ውድድር በእኩል ድምፅ ተጠናቋል። ውጤቱ በሁለቱ መካከል የሚኖረው የቅድመ ምርጫ ሂደት ረዥም ትንቅንቅ እንደሚኖረው ነው ያመላከተው። የአሜሪካ ድምፅ የብሔራዊ ጉዳዮች ዘጋቢ ጂም ማሎን ከደሞይን የላከውን ሪፖርት ሰለሞን ክፍሌ ያቀርበዋል።
God bless the great state of Iowa.
እግዚአብሔር ይችን ታላቅ የአይዋ ክፍለ ግዛት ይባርክ።
ጸረ ዋሽንግተን ወግ አጥባቂው የቴክሳሱ ሴናተር ቴድ ክሩዝ ናቸው። ብዛት ያላቸው የሪፐብሊካን ፓርቲው እጩዎች ከቀረቡበት ምርጫ የአዮዋውን ውድድር ካሸነፉ በኋላ የተናገሩት ነው። በመቀጠልም Tonight is a victory for the grassroots. Tonight is a victory for courageous conservatives ዛሬ across Iowa.
ሁሉም የምርጫ and all ዘመቻው across this አንቀሳቃሾች ድል የተጎናጸፉበት ምሽት ነው። የምሽቱ ድል የሁሉም የአይዋና በታላቁ ሀገራችን ዙሪያ የሚገኙ ወግ አጥባቂዎች ነው። የአይዋ ክፍለ ግዛት ሕዝብ ፍላጎቱን ገልጿል።
ለወራት በምርጫው ሲመሩ የቆዩት ቢሊዮነሩ ዶናልድ ትራምፕ ከሴናተር ቴድ ክሩዝ ቀጥለው በቅርብ ርቀት ሁለተኛ ሆነው ጨርሰዋል። በመጪው ሳምንት በኒው ሃምፕሽር ድል እቀዳጃለሁ ሲሉም ቃል ገብተዋል።
We will go on to get the Republican nomination, and we will go on to easily beat Hillary or Bernie.
የሪፐብሊካን ፓርቲው እጩውን ወደሚመርጥበት ሁለተኛው ረድፍ እናመራለን። በመጨረሻም ዴሞክራቲክ ፓርቲው ሂላሪንም ይሁን በርኒን ይምረጥ፣ የሚወክለውን ሰው በቀላሉ እናሸንፋለን።
ከሪፐብሊካውያኑ ወገን የፍሎሪዳው ሴናተር ማርኮ ሩቢዮ በሦስተኛነት ነው ያጠናቀቁት። በአስገራሚ ሁኔታ ግን ውጤታቸው ከዶናልድ ትራምፕ ጋር በጣም ተቀራራቢ ነው።
Tonight, here in Iowa, the people of this great state have sent a very clear message. After seven years of Barack ዛሬ Obama, ማታ we are እዚህ not በአይዋ የዚች ክፍለ ግዛት ሕዝብ አንድ ግልጽ መልእክት አስተላልፈዋል። ያም ከሰባት ዓመታት የባራክ ኦባማ አስተዳደር በኋላ ሀገራችንን መልሰን ለመረከብ ብዙ አንጠብቅም የሚል ነው።
ሪፐብሊካውያኑ ትላንት በቅድመ ምርጫው ላይ ድምፅ ለመስጠት ሲወጡ ከ- ከዚህ ቀደሙ ሁሉ በከፍተኛ ብልጫ ነው። ይህም ለምሳሌ ምዕራብ ዲሞይን ውስጥ ማርኮ ሩቢዮን በመደገፍ የወጡት ሼላ ዎለር የተገኙበት አንደኛው ነው።
I think he's um, extremely well spoken, very well educated, very smart on.
በጣም ጥሩ ተናጋሪ ይመስሉኛል። በደንብ የተማሩና በውጭ ጉዳይ ፖሊሲ ላይ ጥልቅ እውቀት ያላቸው ሰው ይመስሉኛል። የእነኚህ ሁሉ ችሎታዎቻቸው ድምር ይመስለኛል የሁሉንም ትኩረት የሳበው።
በዲሞክራቲክ ፓርቲ በኩል የተካሄደው ፉክክር ያበቃው በጣም እጅግ በጣም በተቀራረበ ውጤት ነው። ሂለሪ ክሊንተንና በርኒ ሳንደርስ በፍጹም እኩል ውጤት ያጠናቁ እንጂ ሂለሪ ያዩት እንዳሸነፉበት ያህል ነው።
What a night! An unbelievable night! What a great campaign! This has been እንዴት አስደሳች ምሽት ነው! ፈጽሞ ሊታመን የማይችል ምሽት፣ ከፍተኛ ዘመቻ። አየዋ ክፍለ ሀገር ውስጥ ከሁላችሁም ጋር ዘመቻ በማካሄዴ ታላቅ ክብር ይሰማኛል። የዲሞክራቲክ ፓርቲውና ዩናይትድ ስቴትስ በአጠቃላይ መጻኢ ዕድል ምን መሆን እንደሚገባው ፍላጎታችሁን ገልጻችኋል።
በርኒ ሳንደርስም በበኩላቸው ድል የተጎናጸፍኩት እኔ ነኝ ሲሉ ተናግረዋል። በተለይ የኢኮኖሚ ፖሊሲያቸውን በሚደግፉ ወጣቶች ተከበው ሲናገሩ ሳንደርስ እንዲህ ነበር የተጃገኑት። ክሊንተንን በብዙ ድምፅ ብልጫ ስለምመራ ኒው ሃምፕሸር ላይ ዳግም ለመመረጥ ጓጉቻለሁ ብለዋል።
Given the enormous crises facing our country, it is just too late.
ሀገራችን የተጋረጠባትን ትልቅ ችግር ካየን በነበረው የፖለቲካና ኢኮኖሚ ፖሊሲ ለመቀጠል ጊዜው በጣም ያለፈበት ነው።
እንደ ሪፐብሊካውያኑ ሁሉ በአዮዋው ቅድመ ምርጫ ድምፅ ለመስጠት የወጡት ዲሞክራቶች ብዛትም ከቀደምቱ ሁሉ የበለጠ ነው። በርከት ብለው ታይተዋል። በዲሞይን የሳንደርስና ክሊንተን ደጋፊዎች ድምፅ ለመስጠት ሲጣደፉ ታይተዋል። አሚሊያ ሞር የሳንደርስ ደጋፊ እንዲህ ይላሉ።
He is the breath of fresh air in the political process.
በፖለቲካው ሂደት ላይ ትኩስ አየር የተነፈሱ ተወዳዳሪ ናቸው ነው ያሉት አሚሊያ። ራንዲ ኬን ደግሞ ሂለሪ ክሊንተንን ይደግፋሉ።
I think she'll be the strongest candidate to follow the suit of Obama uh, and be able to work with Congress የኦባማን to ፈለግ keep moving ተከትለው forward.
በጣም ጠንካራ እጩ ተወዳዳሪ የሚሆኑ ይመስለኛል። ከኮንግረሱ ጋር ተባብሮ በመስራት ሀገሪቱን ወደፊት ለማራመድ ይችላሉ የሚል ግምት አለኝ።
ዲሞክራቱ ማርቲን ኦማሊና ሪፐብሊካኑ ማይክ ሃከቤ በእስካሁን ውጤቶቻቸው መዳከም ምክንያት የምርጫ ዘመቻዎቻቸውን አቋርጠው ለመውጣት ተገደዋል። ቀሪዎቹ በመጪው ሳምንት ኒው ሃምፕሽር ላይ ወደሚደረገው ቅድመ ምርጫ ያመራሉ።